hello ጤና ይስጥልን Donkey Tube
ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን።
እ፣ ገቢ የሚሆንበት ሂሳብ ቁጥር ማ- ማን ነው የሚለው?
ቢኒያም መለሰ ነው የሚለው እ፣ ምንድን ነው? በድርጅቱ ምናምን የለም? ሄሎ በድርጅቱ ምናምን የለም? ሄሎ ሄሎ